Hello
በፍቅር እንዴት ነህ?
እግዚአብሔር ይመስገን።
እሺ አምሮኝ ፒያሳ አልታዘዝንም እያሉህ ነው?
እ
አምሮኝ ፒያሳ አልታዘዝንም እያሉህ ነው?
አ አምሮን ፒያሳ ገብቼ አልታዘዘም አሳውቅ ብለውኝ።
እሺ እዛው ነው ያለኸው?
አ እዛው ነው ያለሁት ምግብ ቤት ነኝ።
እስቲ ላናግራቸው አቅርብልኝ።
እሺ እሺ
Hello ጤና ይስጥልኝ አምሮኝ ፒያሳ ነው? እሺ ከ beU ነበር በ order ነበር መቶ ስድስት ሀያ አራት ሰማንያ አራት special አልተቀበልኩም።
አንድ special ፋርማ አልተቀበላችሁም?
አዎ አላዘዙም።
አመሰግናለሁ።